ቢያውቀው ይሻላል።
ሄሎ
ሄሎ ሰለማ አቤት አቤት ዌራውስ ነህ አይደለ?
አ እሺ ዛሬ ገርጂ በአስር አሳይን የተደረገ ማን ድራይቨር ነው ይዞት የሚወጣው?
አው የሆነ መኪና እየመጣ ነው። እሱ ልክ ሲጭነው እነግርሻለሁ። የገርጂዎቹ እንዳለ እም እነግርሻለሁ። ማደውሎልሽ ነው።
እ የአስራ የያቡ አለ የሀቡ አለ አሁን የነሱ አ አለ።
okay አ ኳስ ሜዳዎቹ አዎ አ እንዳለ በጣም አሁን ይወጣል።
ነው።
አይ ይወጣላችኋል፣ ይወጣላችኋል። መኪና እየጠበቅን ነው። ለዛ ነው።
እርግጠኛ ነህ ይወጣል ዛሬ?
አዎ አዎ ማን ነው ግን driver ይዞት የሚወጣው?
አ ተስፋ ፊ- ተስፋ የሚባል ሹፌር ነው ይዞት የሚወጣው።
ተስፋ አ okay እሺ በቃ እሺ ከዛ እናስወጣላችኋለን። ችግር የለም።
እሺ እሺ እሺ